ነው።
hello ጤና ይስጥልኝ። ከድራግ ጋር ነበር የምደውለው አባይ ቲቪ። hello ከ- እ እ
ይሰማል። አዎ በጣም አዝቤ ነበር። ልክ ነሽ።
አዎ SMS ላይ link ልኬልሽ ነበር አይተሽዋል?
ዲንግ ዲንግ ትባለች በ- ስልሳ ሁለት ሀምሳ አንድ ላይ
እ SMS link ልኬልሽ። እሺ እሱ በሱ link ግቢና website ላይ ተመዝገቢና ደውይልኝ።
እም፣ እሺ፣ እደውልልሻለሁ። ግን ስለ አሰራሩ እንደዚህ አሁን መጠየቅ እችላለሁ?
አዎ እዛው ላይ ታይዋለሽ።
እዛ ላይ መጠየቅ መመለስ ይቻላል?
አዎ እሺ